Hello ጤና ይስጥልኝ። ከኢትዮጵያ ነበር የምደውለው።
እሺ አብረሽ ትልኝ።
መስመር ተቋርጧል። መስመር ተቋርጦ ነው። አሁን ደውለው ነበር።
እሺ ሙሉ ስሞትን ይነግሩኛል?
አ
የእርስዎ ሙሉ ስም ይነግሩኛል?
ምን ነው የ- የቤቱ ነው?
ቤቱ ዳሮን ባርና ሬስቶራንት ነው አይደል?
አዎ የእርስዎን የደዋይ ስም ስለፈለኩ የእርስዎን ስም ይንገሩኝ።
ወይ ወልዴ ነኝ ወልዴ ተስፋዬ።
ወልዴ ተስፋዬ።
አዎ አሁን በደወሉበት ስልክ ቁጥር ልመዝግብልዎት ቅሬታዎትን?
መዝግቢዋ ችግር የለም።
እሺ፣ የት አካባቢ ነው?
ዜሮ ሁለት ዳርን ሆቴል ዜሮ ሁለት ዜሮ ሁለት ባንኩ ንግድ ባንኩ ጎን የኤራር ህንጻ ጎን ማለት ነው። አባይ ባንኩ ጋር
የት ነው ዜሮ ሁለት የሚገኘው?
አዎ ዜሮ ሁለት አዎ ዜሮ ሁለት አባይ ባንኩ ጋር ማለት ኤራር ህንጻ ኤራር ህንጻ ታዋቂ ስለሆነ ኤራር ህንጻ ጎን አባይ ባንኩ የራስ ጋር ህንጻ።
አ ኤራር ህንጻ አባይ ባንክ ጎን አለና እዛ ጎን ነው የዳርን ሆቴል እዛ ነው።
እሺ፣ አይቀዳም ነው ያሉኝ የድራፍት ማሽኑ?
ማሽኗ መግዳት ይቀጠኛልና መቀነሿ መቀመረላት እሷን ስትል እንዳለ አልሄድም እና ጨምረ ደግሞ ባለመመለስ ደግሞ ጠብቀው አልሄድም አለች። አንቀሳቀስም እያለች ማለት ነው። በአሁር ጨሰረቱን ለመቅዳት አራፋ እየደፋ በቃ እምቢ አለ።
እህም። እቺ መክፈቻዋ መዝጊያዋ ማስቸግረውታል፣ እ፣ አረፋም ደግሞ አስቸግሮታል አይደል? እንደተረዳሁት ከሆነ አ- አ- አዎ እሺ፣ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላልፍ ይልታለሁ። ሌላ የምረዳውት ነገር ይኖራል?
ደርሷል። ሌላ ኖርማል
ምን አለ መስመር ላይ ያሉ ድምጾት አይሰማም። ደንበኛችን
በቃ እሺና ብዙ አዎ በቃ እሺ እሺ እሺ፣ አሁን ይሰማል። ምን አለኝ?
አዎ እሷ ብቻ ናት እና በጣም ስራ አቋራጭ እና ስራ ትናንት ቅዳሜ በጣም ስራ ነበር እና በወረፋው ነው በቃ እየጸለልኩ እየቀደን አለ እህም።
ስለ ብላችን ተከብሩ በቃ እሺ፣ አስቸኳይ ብዬ መዝግቤ አስተላልፍልታለሁ።
እሺ እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።